ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው አለን አለን አለን። ከሆነ ደውልልህ ከአሪፍ ያዘዝከውን order አልታዘዘም ብለውክ ነው?
አልታዘም ነበረ የት ነው ግን የታዘዝ እሺ፣ እኔ ነኝ ያዘዝኩት።
አገናኘኝ። እሺ፣ አገናኘኛል። አንሽላት፣ አንሽላት፣ ሀሴት፣ ሀሴት፣ አንሽላት። አንድ ሊትር ውሃ በል። ሄሎ፣ ጤና ይስጥልኝ።
ውስጥን አሪፍ ነው።
አዎ።
አንድ ሊትር አዎ። ከብዩ ነበረ በመቶ ስልሳ ዘጠኝ ስር order ታዝቷል እንዴ? በመቶ ስልሳ ዘጠኝ ከብዩ order ታዛችሁ ነበር ያው።
ተደወለልኝ
እ
ነገ አልተደወለም።
ተደውሎ አልታዘዘም?
አዎ።
እሺ እሺ ወንድሜ
ሄሎ ኃይለ ኃይለ መስቀል መልሼ እደውላለሁ። እሺ እሺ፣ ታዘዘ ወይስ
ቆይ አይ መልሼ እደውላለሁ ነው ያልኩህ።
እሺ